origin ID ያለችው አንቺ ጋር
ሄሎ
ሄሎ ሄሎ፣ ሄሎ።
አቤት እማ።
እሺ ደውለህ ነበር አይደለ? ከቤት ቤት ነው አ- የምደውልልህ።
አ- አ- አ- እሺ አሁን response ኣቸው ስለደረሰን ልንገርህ ብዬ ነበር የደወልኩት።
እሺ እሺ ይህ ጨዋታው የተቋረጠው እ, ዘጠና plus አራት ደቂቃ ውስጥ ባልነው በተጨማሪ ደቂቃ ውስጥ ነው እና እ፣ እ፣ በቤት ቤት ህግ ደግሞ ችግር የለም።
እ፣ በህጉ ደግሞ ያው እስከ ዘጠና አራት ወይም ደግሞ ከዘጠና በኋላ ባለችው አራት ደቂቃ ወይም ደግሞ ተጨማሪ ደቂቃዎች አሉ አይደለ? ከሱ በኋላ የሚጨመሩ እሱ አዎ።
ድረስ ላይ የሚፈጠረው እንዳለ እንትን ሙሉ በሙሉ እ፣ እሱን ጨዋታ እንትን አይለውም consider አያደርገውም።
እሺ አመሰግናለሁ እማ።
ለዛ ነው። እሺ እሺ፣ ችግር የለም አመሰግናለሁ።
እሺ እሺ። እኛም ስለደወልክ እናመሰግናለን። እሺ መልካም እሺ፣ መልካም ቀን። እሺ።